ልኝ ቃል ኪዳን ዩኒቨርሲቲ ቤት ምን ልርዳው?
ወርስጥን አንተም ፈልጌ ነበር በእውነት ፈልጌ ነበር።
እሺ ትኬት አይዲን ወይ ካሸር ኮዱን ንገሩኝ።
እሺ አስራ አንድ እሺ ዜሮ ሁለት እሺ ስልሳ ሶስት እሺ
ሀምሳ አንድ
እሺ መቶ ብር ቦነስ ተለቋል በዚህ
አለ።
እሺ ሌላ አለ?
ሌላ የለም።
እሺ መልካም ቀን።
እሺ አመሰግናለሁ።